ነው መዳ የቦታው?
ቢሮ ጤና ይስጥልኝ ተድላ አምቡላንስ ቢሮ ነኝ የምገልጸው።
ሰላም ከሜድስታር ጌዞንድ
ከሜድስታር ሴሚሲ ጌዞንድ
ሜድስታር የት አካባቢ ነው ያለው?
ሜክሲኮ ካር- ካርዲያክ ሴንተሩ እ ሴሚሲ
ጄሶን እሺ ሲኤምሲ ነው። እ ሜድስታር የት ነው?
ሀያ ሁለት ዘሪሁን ህንጻ ጋር ውሃ ልማት ፊት ለፊት
የ patient ኡ ስምና condition ምንድን ነው?
ተር- እ ማን ነበር ታደሰ
ታደሰ ማን ነው?
ታደሰ የአባት ስም ማን ነው? ቆይ አንዴ ልጠይቅ። በየነ
እሺ የምን ታካሚ ናቸው?
case ኡ ቆይ አንዴ እናቴ ኬዙ ምንድን ነው? ቶሎ በይ። እሺ መልሼ እንደውልሽ እናቴ ቆይ እሺ ኬዙን ላጣራና